አሎ
ሄሎ፣ አቤት፣ ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
ካትሊን ስቶን ነበር የደወልኩት። ትላንትና አውርተን ነበረ።
okay፣ እሺ።
ዛሬ አሁን እመጣለሁ ስላልኩኝ አዎ፣ ተ- ትንሽ ቆይቼ ከሰዓት በኋላ ልምጣ።
በቃ ይችላሉ፣ ይምጡ፣ ከሰዓት ልሞክር። አሁን ስራ busy ነኝ።
ችግር የለውም። እሺ፣ ልደታ ነበር አይደል? ይቀርበኛል ያሉኝ ወይስ?
አ ልደታ ይቀርበኛል። አዎ፣ አዎ፣ በቃ እሺ፣ እዛ ይምጡ።
እሺ፣ እሺ።